Hello ጤና ይስጥልኝ Best Bet ታሪክ ነኝ እባክዎ የሚደርሰው
ውጤት ልጠይቅሽ ነበር ይቻልኩም ውጤት ልጠይቅሽ ነበር betting ላይ check እንዳደርግልክ ነው አዎ።
እሺ ቀን የትኬት ቁጥሩን ትነግረኛለህ
ም፣ ትኬት ቁጥሯ እንኳን አልያዝኳትም ክለቦች ልንገርሽ
እንደዛ ነው እሺ ንገረኝ
ኦሎምፒያ
ኦሎምፒያ
ግሪክ Super League እ?
ግሪክ Super League One ላይ
እሺ ኦሎምፒያ ከማን ጋር ላሚያ ከኦሎምፒያኮስ እ?
ላሚያ ከኦሎምፒያኮስ
ወይ አባት አይሰማኝም በደንብ ላሚያ ከኦሎምፒያኮስ እንትኖች እሺ ቴሌግራም አለክ
ቴሌግራም data የለኝም ያለሁበት ቦታ እ እ ያለሁበት ቦታ data የለም ለዛ ነው OK የጠየኩት ለዛ ነው እሺ ቆይ አንዴ
Hello ወይ እሺ ሰላም ምን ነበር
ውጤት ለመጠየቅ ነበር የኳስ ነው እም እሺ cashier code ኡን ንገሩ
cashier code የለም አሁን ነግሬያት ነበር እኮ ልጅ
እሺ ትኬት ID ስ
normal እንትን ነው እና አንድ ውጤቱን ለማወቅ ብቻ ነው እም፣ ልክ ነው።
እሺ ንገሩኝ ማን ከማን ነው ላሚያ ከኦሎምፒያኮስ ግሪክ Super League ነው
ላሚያ አ ከኦሎምፒያኮስ ስንተኛ ደቂቃ ላይ ጎል እንደተቆጠረ ነው የምትነግሪኝ
እሺ አሁን ሰማንያ ዘጠነኛ ደቂቃ ላይ ደርሰዋል ላሚያ አንድ ጎል አግብቷል በስንተኛው ደቂቃ አቤት እ እሺ አራተኛው ደቂቃ ላይ አራት አዎ እሺ መልካም